ሄሎ hello፣ ሰላም ጤና ይስጥልኝ።
ሰላም ነው።
አለሁ፣ እግዚአብሔር ይመስገን። እንትን ቅድም complain አስገብተው ነበር እንዴ? ዛሬ ምን ላይ?
የቀረቡት እቃ ነበረ ቺፕቺፕ ላይ ከቺፕቺፕ ነበረ የምደውሉት።
አይ አላስገቡም፣ ግን hoodie ምናምን ነበር አሸነፊ ነበረ እሱ ምን ነበረ?
ሁዲ
እህ፣ hoodie ነበር ያሸነፉ።
አ okay፣ እሺ፣ ይቅርታ። እሺ፣
በቃ
አዎ፣ አይ እሱ አዎ፣ የሚያዋራው ሰው አለ። አዎ፣ ቅድም አልተነገሩትም።
እም ቅድም ያወራችው ልጅ ነበረች ይደወልሎታል ተብሏል።
አሁን ገና ነው የተደወለልኝ፣ አልተደወለልኝ እስኮ okay፣ ይቅርታ። እዚህ እኔ ሽንኩርት እንዳቀረቡት complain እንዳስገቡ ስላገኘው ነበር የደወልኩላቸው የደወልኩሎት።
አይ አላስገቡም። እኔ ምን okay፣ የቲሸርቱን አስተላልፍሎታለሁ። እሺ፣ ችግር የለም።
እሺ፣ እሺ፣ መልካም ቀን። እሺ፣ እናመሰግናለን።
አመሰግናለሁ።